አታስቢው። መድኃኒዓለም ሞኝ ነሽ እንደ አንቺ።
hello he- hello ክብርት ወይ እኔ ወዬ ለንቃ ስልክ አነሳለሁ ብሎ አልገቡም።
አ- አልገባም።
እ ቀኑን እንችል ለማረጋገጥ ብዬ አዎ ቀድመን እናድርገው ይሆን የሚል ሀሳብ እየመጣ ስለሆነ አዎ።
ድንገት እሱ የሚገኝ መሆኑን ለማረጋገጥ ብዬ oh okay በሀያ ሶስት የሚለውን okay አሀ አሀ ሀያ ሶስት ጠዋት እዛ አድርጎ አ፣ ሀያ ሶስት ገብቶ ማደር ስለሆነ ሀያ ሶስት የእኛን እዛው አድርጎ አዎ ሀረር ሂዶ ማደር ኦኬ
እስኪ ውይ፣ እንደው ልጻፍለት ብዬ በጣም በኋላ ጥሩ ነው። በጣም በጣም እ?
ጥሩ ነው።
አ፣ እንደዛ ቢሆን አሁን የእሱ መኖር ነው እሱ ስለሆነ የሚገመ- የሚያስገመግም እም፣ መኖሩን ለማረጋገጥ አዎ እንደዛ በሀያ ነው።
ሶስት የሚለውን schedule ኡን ለማወቅ ነው።
እም፣ አቀባበል ላይ ግን እንዴት ይሆናል?
እንዴት
የ- ያው ድሬዳዋ ይቀበሉትና
ድሬዳዋ እንዲቀበሉ እናደርጋለን።
እም፣ እሺ እሺ ቲኬት በቃ check።
አውሪውና እኔም ትኬት እስኪ አ- hold አድርጌ ያለሁኝ።
አረግ እሺ፣ እየጻፍኩ ነው በእንትን በዋትሳፕ እሺ እሺ እሺ